ያለኝ ጥቆማ
ጤና ይስጥልን።
ሰላም
hello ጤና ይስጥልን።
hello
ጤና ይስጥልን።
hello hello hello ጤና ይስጥልን።
አቤት አስተያየት ለመስጠት ነበር።
እሺ ይቻላል።
እ የዶንኪ ቲዩብ ፕሮግራም በቴሌቪዥን ላይ ማየት አይቻልም እንዴ?
ምን አሉኝ?
የዶንኪ ቲዩብን ፕሮግራም እህ በቴሌቪዥን ላይ አይተላለፍም?
ዩቲዩብ ላይ ማየት ይቻላል።
ቴሌቪዥን ላይ የለም?
አዎ የለም።
ዩቲዩብ ላይ ነበርና አሁን የለም። እሱን ለመጠየቅ ነበር።
አዎ ዩቲዩብ ላይ ነው አሁን ላይ።
እሱ ላይ ነው ያለው። እሱ ላይ አ
መመልከት ምን አሉኝ?
እሱ ላይ ማየት እንችላለን።
አዎ ይቻላል። ዩቲዩብ ላይ ዶንኪ ቲዩብ ብለው ሲገቡ ያገኙታል።
እናመሰግናለን።
እሺ እኛም እናመሰግናለን ስለደወሉልን።
እንወዳችኋለን።
እሺ